ስለዚህ ይሄን ቶሎ መታመት አድርጉና ቢራ ይጠጣል። እስከ ምሽቱ አምስት ሰዓት እንቆያለን።
ሄሎ በሬ ስጨፍሩ ዛሬ ማየት
አቤት
አልፈልግም ብዙ የተስከውናችሁ ነው ይቅርታ ምን ደታሁት ምን ደታሁት ይቅርታ የሚሸጥ መኪና ነበረ እሺ ይዘውልን ይምጧት እ? የት ነው ይዘው ፓስተር አደባባዩ ፊት ለፊት ፓስተር አዎ አደባባዩ ፊት ለፊት
አደባባይ ፊት ለፊት እሺ ሱዙኪ አዎ።
ኤቭሪ ናት እናት
አዎ እንፈልጋለን ይዘውልን ይምጡ
እሺ እሺ ሲመጡ ይደውሉልን በዚህ እሺ እሺ